Hello አቤት አቤት።
ከ ChipChip ነው የደወልኩት።
እሺ እሺ order ነበሩት ዛሬ የሚመጣ የነጭ ሽንኩርት መሰለኝ።
የት አካባቢ?
location ዎትን check አላደረኩትም፣ ግን driver ኡ መጥቶ ቆሞ ነበር እዛ እርሱ አካባቢ።
አስኮ?
አስኮ ነው location ኡ?
አይ መካኒሳ ምናልባት።
እስቲ ቆይ አንድ check ላድርገው እና እሺ የት አካባቢ ነው ያሉት እርሱ?
መካኒሳ መካኒሳ ነው።
ዶንቦስኮ አካባቢ አይደል ትምህርት ቤቱ?
እሱን አላውቀውም። መካኒሳ ነው። ሌላ ገንዳ የሚባለው ቦታ ላይ ዞሮ ዞሮ እኔ አይደለሁም ሌላ እሱ ነው ያዘዘው።
Okay እና መቀበል አይችሉም ነው አሁን?
አዎ፣ እኔ በአፈ ያዘዘ- እ?
እኔ አይደለሁም ያዘዝኩት ሌላ ሰው ነው ያዘዘው።
ስልክ ይሰጡኛል? እሺ product ኡን ግዴታ መስጠት ስላለብን ነው ወይስ return ይመለስ ወደ ወዲያው?
ወይ ስልክ ልስጥህ ልስጥ ላውጣ ልስጥ ካለኝ ስ ወልደውላቸው
እሺ ድራይቨሩ ስለቆመ ትንሽ ቢያፍጥኑ አሪፍ ነበር። እሺ እሺ